ሄሎ ኤሌክትሪክ ቤት ሄሎ ሰላም ይስጥልኝ። ሰላም ሰላም። ሄሎ ሰላም ይሰማል።
እሺ፣ አንደኛው ማስዘኛው ቶሎ ነበር አጋጣሚ ሆኖ ግን በአራት አባዝቼ ስለወጣ ሌላውን ኮድ ልነግርሽ ብዬ ነው እሺ አልጠለቀቅም።
ንገረኝ።
እሺ፣ አስራ አራት እሺ ዜሮ ዘጠኝ ዜሮ ዘጠኝ ሀያ ሰባ ሀያ ሰባ ሶስት ሀያ ሰባ ሶስት ሀያ አዎ ሀያ ሰባ ሶስት አሁንም አለ።
ቆያሽ ይህ ልልክ ይህ ተለቆልሃል። ሀያ አምስት ብር ማለት ተመላሻለሁ። ሀያ አምስት ብር እሺ፣ አሁንም ንገረኝ አለ።
ሌላውን። እሺ አስራ አራት እሺ ዜሮ ዘጠኝ እሺ ሀያ አንድ ዜሮ ዜሮ
ይህም አለው አብዴት እሺ፣ አድርጎልሃል።
እሺ፣ አንድ ይቀራል።
እሺ ንገረኝ።
አስራ አስራ አራት ዜሮ ዘጠኝ እሺ ሀያ አርባ አንድ
አዎ ይህንንም መልሰውልሃል።
እሺ፣ እሺ፣ ሶስቱም አመሰግናለሁ።
አሁን ገብቷል። check አድርገው። እሺ እናመሰግናለን።
እሺ፣ እሺ።